ጤና ይስጥልን ቤስት ቤት ቤቲ ነኝ የምንረዳው።
ሰላም ነው እንዴት ነሽ እናት? ሚኪ ነኝ ጎንደር።
እሺ ሚኪ እንዴት ነሽ?
አለን ይመስገን።
system server error እያለን የ football ጋር
refresh አድርገህ ሞክረዋል? login log out?
አዎ በደንብ አዎ login log out በተለይ ደግሞ መሰለሽ ኮዱን ስናስገባ server error ብሎ ያስቀምጥብናል።
እሺ እሱን booking ፎቶውን ኮድ ፎቶውንና server error የሚልህንና እኔ desk ላክልኝ።
በቃሽ አሁን ውጭ ላይ ነኝ እንትን ስል ገብቼ ነኝ ቢሮ ስራ ቦታ እንትን ልልክልሻለሁ። ከዛ limit የሚስተካከሉ ነበሩ የ virtual ቴሌግራም ላይ ጽፈንላችሁ ነበር እስካሁን አልተስተካከለም።
እሺ check ታደርጊያቸዋለሽ?
እሱንም እሺ አንድ ላይ እሺ እሺ፣ እሺ